ሄሎ ጤና ይስጥልን ቤተሰቤት
አቤት ጤና ይስጥልን።
አብሮ ይስጥልን።
ማታ ላይ ሀምሳ ብር አስገብቼ ነበረ ይህ አካውንት
እ እ ምን አልከኝ?
አይ እንትኑ ዲቦስ አድርገ ማታ ላይ ዲፖዚት አድርገህ ነው? እሺ ታሪክ ሜሴጅን ትልክልን አለ
እ?
ከየት ነው ዲፖዚት ያደረከው?
ከ- ወደ ሲ ብር
ከቤት ቤት ወደ ሲቢ ብር ነው?
ሲ ብር ወደ ቤስ ቤታ ኦኬ ስንት ብር ነው?
ሀምሳ ብር ማታ ላይ አዎ ሜሴጁን ላከልን ቴሌግራም ላይ
እ እ አዎ።
ዲፖዚት ያደረክበት ሜሴጅ እና ሲቢኢ ብር ነበር ክላክልን። እሺ ቴሌግራም ላይ ሲ ብር ላይ አሁን ላከ ነው። ከዛ ብር አስገብቼ ብር ገብቷል። ከዛ እኔ ወጣው ሲገባ አሁንም ምንም የለም።
አልገባልህም እኮ ሜሴጅ አለ አይደል? ሲቢኢ ብር በቻፓ በኩል ወይም በሳንቲም ፔ በኩል deposit እንዳረክ የሚያሳይ message አለ አይደል? የተላከልህ
አዎ አለ እሱ message ቴሌግራም ላይ ለእኔ ላክልኝ እና CBE ብር register ስታደርግ CBE ብር እ፣ ቁጥር አለ አይደለ? ስልክ ቁጥር የ CBE ብር ስልክ ቁጥር እሱን ቁጥርህንና message ኡን ላክልኝ ቴሌግራም ላይ
ዋ- ያ BestBet ኡን account ነው።
BestBet የለህም? support ቴሌግራም BestBet support ሚላ እሺ
እ